ሰላም ነሽ?
እግዚአብሔር ይመስገን። እንዴት ነህ?
አለሁ። እንትን በዚህ አካውንት ማለት ነው ምን አልከኝ?
በ- በዚህ አካውንት ወደ ቤት ኪሎ ጫወታ ሶስት መቶ ብር ልኬ ነበረ ከሲ ብር በሲ ብር ማለት ነው።
እሺ ከዛ ብሩ ጫወታ እሺ፣ ላይ መሴጁን ልከህልናል?
አሁን ልኬልሻለሁ ቴሌግራም ላይ እሺ፣ በቃ እናየዋለን። እንደዛ ከሆነ እናየዋለን። አንዴ እ፣ እንትኖች ቻፖች ሲስተማቸው አንዴ ፌል አድርገውን ትንሽ ጠብቃቸው። እሺ እሺ እሺ እሺ አባቴ፣ ስለደወልክ እናመሰግናለን። መልካም ውሎ።
እሺ እኔም አመሰግንሻለሁ።
እሺ፣ አሜን፣ አሜን።